ከኢትዮጵያ ለቤት ላይ ወጥቶ መደገፍ
እንትን ድራፍት ሳወርድ እንትን እያሉኝ ነበረ ነት ምንድን ነው ካል በላይ አይቻልም ምናምን ብለው ከልክለው ነበረ። በዛ ላይ በሳምንት ዛሬ ብቻ ነው ምናምን ነው የመጡልን።
ደንበኛችን ቢጂ አይዲዮት ይነግሩኛል።
እ ቢጂ አይዲዮትን ይነግሩኛል።
እም፣ እሱ እኔ ጋር አይደለም ማለት ቁልፍ ነው እሺ ውስጥ ነው ያለ።
ነምበሮትን ይነግሩኛል።
እሺ እሱን ላይ እችላለሁ። እ ሁለት ዜሮ ሰባት
ሁለት ዜሮ ሰባ አራት
እ አርባ ስድስት አርባ ስድስት ኦ አይደለም ይቅርታ ስልሳ ሰባት ማለት ነው።
ሰባ አራት ስልሳ ሰባት
አዎ ሰማንያ ሶስት አርባ ሰባት ሰማንያ ሶስት
አርባ ሰባት
መስመር ላይ ጠብቁኝ። ደንበኛችን በኮድ ፈልግልኝ።
እሺ
አዲስ አሽ ባርና ሬስቶራንት ነው።
እ አዲስ አሽ ባርና ሬስቶራንት
ማያ ነው የሚባለው። ማያ ሆቴል ነው የሚባለው።
ይጠብቁኝ። መስመር ላይ ማያ ሆቴል በዚህ ስም ነበር ሁለት የተመዘገበ
እ ሁለት ድርጅት ነው ያሉት በዚህ ስም ነበር የተመዘገበ።
አዎ አንድ ካፌ እና አንድ ሆቴል ነው።
አዎ ይሄ ማያ ለማያ ሆቴል ነው የፈለጉት።
አዎ ለሆቴል ነው።
እ ለሌላ ጊዜ እንዲጠቅሙ BGI ID ዎትን ልንገሮት ደንበኛቸው
okay እሺ ያዙት።
እሺ ኬፕ የለም። እሺ ይቅርታ አንዴ
አስራ ሰባት ልንገሮት
okay እሺ አስራ ሰባት ንገኝ ሀያ ሁለት
አስራ ሰባት ሀያ ሁለት አስራ ሰባት ሀያ ሁለት